hello hello አቤት ሰላም ጤና ይስጥልን ኢዮስያስ
አቤት ከዊ ፕላስ ነበር የምደውለው የእኛን application አውርደህ ነበር አዎ እሺ ለአሽከርካሪነት ነው ወይስ ለተጠቃሚነት ነበር
አይ ዝም ብዬ ለተጠቃሚነት ነው እሺ ለተጠቃሚነት ከሆነ እርስዎ የተመዘገቡት አሽከርካሪዎቻችን የሚመዘገቡበት ላይ ስለሆነ ነው ግልጽ የሆነ ነገር ማግኘት ያልቻሉት እና ዊ ፕላስ ሶሉሽን ዩዘር የምትል አለች ለተጠቃሚዎች ልክ register ሲያደርጉ ምንሰጣቸውን አገልግሎቶች ሚያ- ቀጥታ የሚያገኙበት ከሶስት መቶ ሀምሳ በላይ game ያለበት እንዲሁም አሸናፊ የምታደርግ referral code ያለችበት invite ባረክ ቁጥር እኛ ጋር የሚሰበሰብልህን የአሸናፊነት ኮድ የምታገኝባት ማለት ነው okay ዊ ፕላስ ሶሉሽን ዩዘር ብለህ ፕሌይ ስቶር ላይ search ብታደርግ ያመጣልሃል እንደ በፊቱ register ስታደርግ ጊዜ ይከፍትልሃል መልካም የስራ ቀን ይሆንልክ አሚና አመሰግናለሁ